hello
hello ጤና ይስጥልኝ።
ጤና ይስጥልኝ ፍሊንስቶን ነው ምስለ የደወሉት።
እ ፍሊንስቶን ነው ምስለ የደወሉት። ምን ልርዳው?
አዎ ዛሬ ቴሌቪዥን ላይ አንድ advertise ያደረጋችሁትን የአክሲዮን case እንትን አይቼ ነው እሺ እሺ information ፈልጌ ነው በዛ area ላይ እሺ። አዎ አለን። ሐምሌ አንድ ነው የሚጀመረው ሽያጭ።
ሽያጩ አዎ ሐምሌ አንድ ነው የሚጀመረው። ስልኮትን እና ስሞትን እንደውልሎታለን።
እሺ አማረ ብዙ ነ
እሺ አማረ ይሄኛው ነው ቁጥሮታ አስራ አንድ ቤት አዎ አዎ
በቃ ሐምሌ አንድ ነው ሽያጭ የሚጀምረው። እንደውልሎታለን።
እሺ እሺ እሺ እሺ